ጤና ይስጥልኝ ቢጫ ኢትዮጵያ ብርሃን ነኝ
እ የኔ እ ማሽን ተበላሽቶብኝ ነበርና
እሺ ደንበኛችን ቢጂ አይዲዮትን ይንገሩኝ
እ ምን አልሽ?
ቢጂ አይዲዮትን የቤቱ መለያ ቁጥር እ ሀያ ሁለት ሳቆር ባርና አለችዋል
ቢጂ አይዲዮትን አይዲ በአጭር የጽሁፍ መልዕክት በስልኩ የተላከ ቁጥር አለ
መቼ
በቅርብ አሁን ለሁሉም ተልኳል
ቤተኛ ወይስ
ቤተኛ ሳይሆን አ፣ ለቢ- ለቤቱ መለያ ቁጥር BG ID
መለያ ቁጥር የቤቱ መለያ ቁጥር አዎ
check አድርገውና ግን ዞሮ ዞሮ አሁን ምንም እየሰራ ስላልሆነ
እኮ ቅሬታውን ልመዘግብሎት እና ወደሚመለከተው አካል አስተላልፍሎት ስለሆነ አ፣ ለዛ ነው BG ID ዮትን የፈለኩት ደንበኛ okay አሁን የኔ ቅሬታ ሳይሆን ማሽን ጥገና ነው ፈልጌ ነው።
እኮ ያው ጥገና ወደ ጥገና ክፍል ለማስተላለፍ መዝግቤ አ፣
BG ID ዮትን እሺ